Hello ሰላም ሰላም ቤት ቤት ሰላም እንዴት ነሽ?
አገናና
ሰላም ነው አለን እ ብር withdraw አድርገን እ ብር
withdraw አ ስንት ብር?
አስር አስር ሺህ ሁለቴ እሺ በሰላሳ ማለት ነው በሰላሳ አ ስጋሬ ሁሉም እናገኛቸው የተለያየ አፍ ነው የሚያወጣው።
Okay balance ብለዋል ወይስ አዎ
እሺ
ሁሉም የተለያየ ነው የሚያወሩ።
እሺ፣ እርከን ንገረኛ እኔ።
ማለት የሌለብንም ነገር ምንድን ነው ዜሮ ዜሮ አንድ ሀያ
ዜሮ ዘጠኝ ሀያ እና አርባ አምስት አርባ አምስት ዜሮ ስምንት አስራ ዘጠኝ
ተስፍሽ transfer ላድርግልህ ይሄን ስልኩን headset ኡን ወይ check አድርገው። እሺ አስር አስር ሺህ ብር በሰላሳ
ኧረ በጣም ቆይ።
አ- አ- አዎ አዎ ይመስለኛል balanced ነው መሰለኝ።
አዎ፣ ወይ check ላድርገው እ ወይ check እ- ይሄን ይሄንን በሳንቲም ተልኩላቸው ነበር።
ዛሬ ትላክ ነበር ማርዲ ማን ነበረ እንትና ፕሮግራም ሰጥተው ነበር መሰለኝ።
እሺ ዞር ነው?
አስራ አስር ሺህ ብር ሁለት
ትንሽ ብር ነው የሚለው። እስኪ የሳት ልጅ ሳንቲም ደግሞ ይሄን ስለኝ
አስር ሺህ ብር
ዛሬ ዛሬ ተላኩ ሳንቲም ኮድ ነው ጠይቋል እዚህ ጋር
ይኸው reply የተደረገው የእሱን መሰለኝ።
ይሄ ነው እኮ ኮዱ እዚህ ጋር ሲማለፋ ኮዶች ናቸው
ዋናው አረ እ? ይሄ ሶስት መቶ ብር ነው። ሶስት መቶ ብር ነው የመጣው በዚህ አይደል?
ሺህ ብር አወጣ ማለት እ፣ ነው ተረሳን አማን።
payout ነው የሚለው አ፣
ይሄ መሰለኝ አ፣
see payout እ፣ እ፣
ይሄን እ።
እናት ባንክ ዋና መስሪያ ቤት ባንክ ሰላም ደረጃ ጀምሯል። ምን አልከኝ? ኧረ የለም ቤስት ቤት ነው። እሺ ቴንክ ዩ እሺ
መልሼ እደውላለሁ አባ።
እ ምንድን ነው?
ቆይ ቆይ አንዴ